ጤና ይስጥልን። ጤና ይስጥልን።
አቤት ምን ልርዳዎት?
እ ኧረ ኧረ ተሳስቻለሁ እናትዬ ምን ፈልገው ነው?
እ
ምን ፈልገው?
የእንትን ቁጥር ጠፍቶኝ ነው የ የብር ማስገቢያው ቁጥር ጠፍቶኝ ነበር። አሁን የምን?
ተሳስቼ ነው ሄደው አይ ልክ ነው። የምን ብር ምን ብር
ለማስገባት እንትን ምን ኢትዮጵያ ንግድ ባንክ
ኧረ አይደለም እ